ይመስለኛል አሪፍ ብሄድ ወደ ስኔ በኩል ደርሶት
አርባ ደቂቃ ጠብቅ ብለሽኝ ነው። ይቅርታ የቀደሙ ልጅ ነኝ እና አርባ ደቂቃ ጠብቄ አርባ ደቂቃ ጠብቅ ብለሽኝ ነበረ።
አስመዝግበው ነበረ ነው ተመኛችን።
አዎ ቅድም ተመላሽ ያልኩሽ የነበረው ነው።
በስልክ ቁጥር ነበር ያስመዘገቡ ተመኛችን።
ተቀይረሽ ነው ምናልባት ቅድም አዎ፣ ሰላሳ ብር ተመላሽ እንዲደረግ ሪፖርት አድርገን ነበረ።
እሺ መስመር ላይ ጠብቁ እንደሚያችን እንፈልጋለን። መስመር ላይ ያሉ ደሚያችን አለውኝ አለውኝ ይቅርታ ስላስጠበቅኩት። መስመር ላይ ጠብቁኝ።
ሰላም ነው። እግዚአብሔር ይመስገን ደህና ነው።
ይሰማል ደንበኛችን?
ይሰማል።
እሺ መስመር ላይ ስላስጠበቅኩት በጣም ይቅርታ።
እሺ እሺ ደንበኛችን መስተካከሉን አይተዋል?
አው ይመለሳል ብለውኝ ነበር። ከሁሉ ስፖርት ማጫወቻ አውጥቼ ተመላሽ እንዲደረግልኝ ወደ ሁሉ ስፖርት እሺ
አመልክቼ ነበረ። ተመላሽ ይሆናል ብለውኝ ነበረ። ሪፖርት ተደርጓል ጭምር።
ልክ ነው ደንበኛችን።
አዎ ተመላሽ ድጋሚ ወደ አሁን ወደ account ይገባል ብለውኝ ሁሉ ስፖርት እየጠበቅኩ ነበር። አልገባም። ድጋሚ ከአርባ ደቂቃ በኋላ check አድርግ ብላኝ እሺ ደንበኛችን ሁሉ ስፖርትን check አድርገው አልተመለሰም፣
አርግ ያለው አልገባም።
አልገባም። እሺ ገባው ነው አልተመለሰልኝም።
እሺ ደንበኛችን አሁን ባለሙያዎቹ የሰጡን ምላሽ እንደተስተካከለሎት ነው። ምናልባት ዛሬን እዩትና ከተስተካከለ ከእኛ በኩል ስለወጣ ከአሪፍ ቤ ወጥቷል።
ወደ ሁሉ ስፖርት ነው መደወል ያለብኝ።
አዎ ወደ ሁሉ ስፖርት ያመልክቱ።
እሺ እሺ ደንበኛችን አመሰግናለን። ሌላ የምረዱት ነገር አለ?
የለም፣ አመሰግናለሁ።
እሺ መልካም ምሽት ይሆንልዎት።
እናንተም እሺ።